ዘላለም እሺ አይ ስማቸውን አልጠቅስም እንደ ኮሚኒኬሽን አራት አራቱም ይላል እ ሄሎ ወይ ኦኬ የእንትን ያለው የጠራ መስሎኝ ሄሎ ሄሎ ጤና ስጥልኝ አብሮ ይስጥልን።
ከፍሊንስቶን ሆምስ ነበር ምደውልልዎት
ሄሎ
ሄሎ ሰላም ነው ሰላም ነው። አዎ ባለፈው አይ አዋርቻችሁ ነበረ።
መልካም okay በቃ እሺ ችግር የለውም። information አግኝቻለሁኝ።
አግኝተዋል አዎ አዎ።
ቀጠሮ ምናልባት ሰሞኑ እመጣለሁ ብሎን ነበረ ምናልባት መች ብቅ ይላሉ ለማለት ነው የደወልነው
እም፣ አዎ እስቲ ሰሞኑን እስቲ የምችል አይመስለኝም ወይ ብቅ እላለሁ ወደ ቦሌ።
አዎ ቦሌ ቦሌ ነበር ቦሌ።
ያሉት አዎ
እሺ ቀኑን በቃ።
ቢወስኑልን ብለን ነበረ
አዎ አይ እርግጠኛ አይደለሁኝማ አሁን እሱን መልካም።
ያው okay።
ለዛ ነው።
ምናልባት እሺ፣ ካልተመቾትም የሽያጭ ባለሙያዎች ወደ እርሱ ብቅ ሊሉ ይችላሉ ያው በእርሶ የሽያጭ ባለሙያ ወደ እርሶ እርሶ አካባቢ የሚኖሩበትም ሊሆን ይችላል የሚሰሩበት ብቅ ማለት ይችላሉ
አዎ እስቲ እሺ ብቻ ወይ ሶስትን ልደውል አይሻልም?
ይቻላል ይቻላል አዎ።
ይቻላል መልካም እሺ በቃ፣ እሺ፣ እናመሰግናለን እሺ ምንም እሺ።
አይደል፣ እሺ